ደህና ሰንብት ብኝ ውለታ የለሽኝም አብሮ መብላዋትንም አየሁት ስመኘው እንግዲህ እስትሎኛል ስማምን ዳግመኛ ዋም እንዳልቃኝ ደህና ሁን እያልኩኝ ማመንን እለሸኘው ሐዘን ያልፋል ብዬስ መልሽ አልቃኘው አልሆንል ብሎኛል ሰው ማግኘት ብጓጓለት ብመኘው ቻልልኝ እያልኩኝ አንጀቴን ከመጨነቅ ላውጣው ለሰው መራራት ነው እያደር ቅርሱን የሚያሳጣው ያስጠቃው ያስቀጣው እንግዲህ እሰቼ አንስቼ ምን ልጓደስበት ሲያገኝ ለሰው ለሰው እያለኝ እያጎረስኩበት ከተነቀስኩበት ይቅር የኔስ ማመን አልበጀም አልቆየም ከቦታው ለሰው የደገስኩት ደግነት ዋንጫና ገበታው ተሰብሯል እውነታው አንጀቴን አየሁት ሆዴንም ታዘብኩት የከዳን ለመርሳት ይችላል እያልኩት አጨክን ያለ ሰው አይበላም አንጀት እየላላ ቢበቃኝ ባዝን ያገባኩት ይከፋል ያሰብኩት ደህና ሰንብት ቢል ውለታ የለሸኝም አብሮ መብላትንም አየሁት ስመኘው እንግዲህ እስትሎኛል ስማምን ዳግመኛ ዋም እንዳልቃኝ ደህና ሁን እያልኩኝ ማመንን እለሸኘው ሐዘን ያልፋል ብዬስ መልሽ አልቃኘው አልሆንልህ ብሎኛል ሰው ማግኘት ብጓጓለት ብመኘው ወዳጅነትን አየሁት ካንዴም ሁለት ሶስቴ ከሰው ጋር ልኖር እያልኩኝ ደጅን በመክፈት ፈርሶብኛል ቤቴ አብሮ መብላት ቢያምን ቢበጅስ እኔን መች ረዳኝ ችያይቼ ተውኩት እያለ ያመንኩ ሲከዳኝ ደግነት ሲጎዳኝ ይብቃኝ የሰው ነገር ከእንግዲህ ጥቃቱ አስጨከነኝ ተበድየም ስችል ይሆን ደግሞ ያሳዘነኝ ሰው ማመን ተሳነኝ አንገቴን ሰበርኩት አይኔንም ሸፈንኩት እንግዲህ ሰማየት ይበቃል